Aku tu laptop.
ብለው ሄሎ ጤና ይስጥልኝ።
አብረው ይስሩ።
ሰላም እንዴት አደሩ? ሄሎ
አለን
ምን አሉኝ? ይቅርታ ትንሽ ድምፆት ራቅ ብሏል። መንገደኛችን ትንሽ ድምፆት ራቅ ብሏል። ምን ላግዞት?
የበራ እንትን ለመጠየቅ ነበር የደወለው።
እሺ ከየት ወዴት ነው የሚፈልጉት?
አ፣ አዲስ አበባ ደወለ።
ለመቼ ነው የሚፈልጉት?
አ?